ሄሎ አሎ ጤና ይስጥልን ተደራሽ
አቤት፣ አብሮ ይስጥልን።
ምን እንዴት ነው?
አለው አለው፣ እግዚአብሔር ይመስገን።
ወርሃዊ ቁጠባ አስገባ እንዴ?
እ
ወርሃዊ ቁጠባችን እያስገባችሁ ነው?
አዎ እያስገባል። እኔ ካንቲን ሌላ ሙዚቃው ያምራል። ለማንኛውም እ እንዴት ነው? እ ደህና ነኝ። ሰላም ነው? ይመስገን ደህና ነኝ። እና አዳር እንዴት ነው?
ደህና ነን አለን ይመስገን። አለሁልሽ። እንዴት ነሽ አንቺ?
እንዴት ነው?
ሁሉ ሰላም
ቁርስ ተበላ? እራት ስራ እንዴት ነው?
እ
ቁርስ ተበላ? እ?
ሄሎ
እኔ የምልህ ቁርስ በላ ወይ ነው? ምንም ትጨቅጭቅ ማን እኔ? አዎ ተበልቷል። ናት ሰዓት ደግሞ እየደረሰ ነው።
ምን ብላ?
እየበላሽ ነው?
ኧረ እኔ ምሳሌ ዛሬ
ኧረ እኔ ነይ ልጋብዝሻል።
ትኩስ ነው የምበላው
እ
ትኩስ ነው የምበላው ምሳሌ እና ስራ ቆየንቶ ነው እንደዚህ ሙዚቃው ስራ እንዴት ነው? ስራ እንዴት ነው?
ምንም አይልም።
አብሮኝ ይመስገን አብሮኝ ያለው ልጅ ብታየው ፈታ ያለ ነው ወንድሜ።
እ አብሮ የሚሰራው ልጅ ፈታ ያለ ነው።
ነው እንዴ? ይሁንሽ
ሰው በእናትህ ቁስል አትቀስቅስብኝ እያልኩት ነበር።
ምኑ ኑ?
ትዝታ የፍቅር ሙዚቃ እየጋበዘኝ ነው።
እ
የፍቅር ሙዚቃ እየጋበዘኝ ነው።
የቱ የትኛው
ኧረ የፍቅር ሙዚቃ እየጋበዘኝ አልኩት። የትኛው ምን ማለት ነው?
አይ፣ ምንም እኮ የምትናገሪ እኮ አይሰማም። እ፣ አንዳንዴ ብዙም አይደለም። እ? እባክሽ በዛ በኖርማኑ ስልክ ልደውልልሽ ደውልሽ።
እ፣ ወይ ሙዚቃውን አጥፉት።